ኩባባ
Hello
ጤና ይስጥልን።
ይመስልህ እግዜር ይስጥልን። ምን ልርዳዎት?
ዶልፊን በቲክቶክ ላይ አይቼ ነው። ቀይ ዶልፊን
ምን አይነት ዶልፊን
ምን አይነት color?
ትውልድ ቀይ
አዎ አለን።
ስንት ነው?
ሁለት ነጥብ አራት እ እ ሁለት ሚሊዮን አራት መቶ ሺህ ብር
እም፣ በምንድን ነው የሚሰጠው? በ cash ነው? በምንድን በባንክ ነው?
በባንክ ፈልገው ነው።
አ በሱ ተገኘ። እሺ ባንክ ስድስት መቶ ሺህ ነው የሚወጣው።
ስንት ስንት ስድስት መቶ ሺህ
እም- የሚሰጠው የሚሻ- ስድስት መቶ ሺህ ይወጣልዎታል። አንድ ነጥብ ስምንት cash
አሀ አለጠፈ ማለት
ለጥፏል።
እሺ እሺ እዳ ያለበት እዳ ያለ ብዬ የሚለው ወይጭ እዳ ያለበት አለ። እዳ ኑሮበት የለውም። እዳ የለበትም። ባንክ እያያዛል እንጂ እሺ እሺ